telefoninga spelar ditt nummer. Vad kommer det upp?
God
ሰማን ለመኛች
አልሰማም።
እሺ ለመኛች ነው ያልከው።
የነበረው መልሷል መልሷል። አንቺ ነው ዛሬ ብሰራ
አሉኝ ለመኛች
ነበረ ደወለት፣ ግን መልሶ አልመለስም። በኋላ ይመለሳል እንትና መልስ
እሺ ለመኛች ከዚህ በፊት አስመዝግቦ ነበር። እሺ ለመኛች ላረጋግጥልዎት ሙሉ ስሞትን ይንገሩኝ።
በስል ጋር እኔ ያልኩት
እሺ ለመኛችን ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዘጠና አምስት ሀምሳ አራት እሺ
ሀያ ሁለት ሰላሳ
እሺ ለመኛችን መስመር ላይ ጠብቁን።